basket ውስጥ ክተቱ። hello ጤና ይስጥልኝ። ከቢጫ ኢትዮጵያ ነበር የምደውለው። የ leader ላይ የተበላሹ ያልሽኝን
አዎ አይ አርባ ሶስት edit ኦችን አየቻቸው። ሁለቱን አዎ።
ማስተካከያቸዋለሁ።
አ- ሁለት ቤት ነው እንዴ?
አዎ ሁለት ቤት ነው። አንዱ የነገርሽኝ አንድም ሌላ አለ። ሁለቱንም አስተካክያቸዋለሁ።
ወደ ታች ነው ያለው ወይስ የዛሬ ላይ ነው?
አይ የትናንት ነው። እስቲ maybe ታያቸዋለች ታስተካኪ።
በቃ አይ እኔ ከምንድነው ከፍቅር ላይ በኋላ ነበረ ያላኩት የነበረው ፎቶ አይ አንተ- ከሚለው ጀምሮ የነበረ የጨመረ በቃ ሀበሻ ችግር የለም።
ግሮሰሪ የሚል አለ። በቃ እሺ፣ እሺ እናመሰግናለን።
አመሰግናለን። እኔም ችግር